የችግሮች አምላክ ኢየሱስ ተስፋ አሸናፊ ነው። ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። የእስራኤል አምላክ ነው እንደ ብርቱ ዛሬም አሸናፊ እንደ ግርማ በምድር ዙሪያ ሁሉ ያዘምራል። የሚመስለው የለም የሚወዳደረው ይህ የክብር ንጉሥ ማን ነው? ብርቱና ኃያል ይህ የክብር ንጉሥ ማን ነው? በሰይፍም ኃያል ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። በዘመናችን በተዘረጋልን የከበረው የምድር አምላክ የፈርዖንን ሰራዊት ያሰጠመ ሕዝቡን በድል የመራ አምላክ ነው። ይህ የክብር ንጉሥ ማን ነው? ብርቱና ኃያል ይህ የክብር ንጉሥ ማን ነው? በሰይፍም ኃያል ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። የሥራውን ብርታት ያሳየ ስሙ የተፈራ የገነነ በዙሪያው በግብ ላይ ታላቅ ሩቅ ነው። የኃያላን ኃያል አሸናፊ አምላክ ነው። ይህ የክብር ንጉሥ ማን ነው? ብርቱና ኃያል ይህ የክብር ንጉሥ ማን ነው? በሰይፍም ኃያል ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። እርሱም ይስተካከል የትኛው ነው? ከአማልክት የሚመስለው ማን ነው? ስልጣንና ኃይል ብቻውን ይይዛል። ብርቱና ኃያል ነው፣ ክብር ይገባዋል። ይህ የክብር ንጉሥ ማን ነው? ብርቱና ኃያል ይህ የክብር ንጉሥ ማን ነው? በሰይፍም ኃያል ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው። ብርቱና ኃያል ኢየሱስ በሰይፍም ኃያል ነው። የችግሮች አምላክ ኢየሱስ እርሱ አሸናፊ ነው።